ሄሎ
አቤት ሄሎ
አቤት አቤት አይሰማም።
ከዋሽንግተን ነው የምደውልዎት።
እሺ CT scan አዘውን ነበር።
አዎ አዎ እ ትንሽ ወረፋ ስላለ arrange የሚያደርግላችሁ እስከ አንድ ሰዓት ላይ ነው የሚደርሰው ነው ያሉት። እስከ አንድ ሰዓት ይችላሉ መቆየት?
እም፣ አንድ ሰዓት ድረስ
ማታ አንድ ሰዓት
okay። ቆይ እስቲ እስከ አንድ ሰዓት ግን በጣም አ ከእናንተ በፊት ብዙ አሬንጅ ያደረጉ አንድ ሰዎች ሰዓት።
ስላሉ ማታ አንድ ሰዓት ነው የሚደርሰው ይሁን ወይስ ሌላ ቦታ እንፈልግ? ቆይ እስቲ ሌላ አማራጭ እና እንደውላለን። እሺ እሺ